ሄሎ ጤናስ ኢንዱስትሪስ።
ገንዘብ ልኬ ነበረ።
እሺ ከዚስቲ አውጥቼ ገንዘብ ልኬ ነበረ። ገንዘቡ ደግሞ አልገባልኝም።
እሺ አሁን ደወልክበት ቁጥር ነው ኢንዱስትሪስ ቁጥር አይ ዜሮ ዘጠኝ አስር ዜሮ ዘጠኝ አስር
ስልሳ ሰባት ሰማንያ አራት ዜሮ ስድስት በሌላ አካውንት ልልክ ፈልጌ ነበር። ተሳስቼ ልክ በሌላ አካውንት ከነ ራሱ የሌላ account ውስጥ የገባው አልገባም። Best Bet ኡ ግን ገባ ብሎ ነው እንትን የሚለው።
እሺ check ያደረኩት ነው እንዴ? ሰባት መቶ ብር ነው።
ሰባት መቶ ብር አዎ።
ሌላኛውስ እ ሌላኛውስ ወደ ሌላ account ልኬዋለሁ ያልከኝ
አይ ሰባት መቶ ብር ነው እሱን ነው እና በሌላ account ወደ ቴሌብር ልካለሁ ብዬ በማውንት የእሱ account እዛ ላይ ተጽፎ ነበር። በዛ ላኩኝ ታውቃለህ። እዛ ሂጄ ሳጣራ አልገባም ስላሉኝ ወደ ቴሌብር እንዲመለስልኝ ነው የምፈልገው።
ወደ ንግድ ባንክ account ነው ያዘዝከው። ራማዳን ኡማር አዳም የሚል አልገባማ። ሂጄ አጣራሁ
አልገባም።
አዎ እሺ ቤስት ቤት አካውንት ውስጥ ቼክ አድርገዋል።
ቤስት ቤት አካውንቴ ላይ የለኝ የለም ነው የሚለው። ወደ ቤት እዛ አሁን ሊው አሁን ያው አሁን ተመልሷል።
ረሜ